Rizapa?
የለው
አቤት ይሰ- ይሰማል። እ፣ አሁን ደውዬ ነበረ እንትን ነበረ ምን ነበር?
ከ- ከቴ ወደ ቴሌር አስተላልፋለሁ እንትን ላይ ወደ ቴሌ ብር ይገባል ሳሚል ላይ ገባብኝ። አዎ፣ ይሄ ምን ምንድን ነው እንትን ማለት ብር የሚላል አይደል? ብር አማራጭ
ቤት
ምን አልሽኝ? ይቆጣል።
ቤት ቤት ነው
አዎ ቤስት ቤት ነው። አንድ ሺህ ብር ወደ እንትን ሰማንያ አስገ- ስምንት ዜሮ አራት ሰማንያ አራት ላይ ይደውሉ።
ሰማንያ ስምንት ዜሮ አራት ላይ እዛ ይቆርጣል።
ላይ ሰማንያ ስምንት ዜሮ አራት
እዛ ደውሎ ይቆርጣል።
ሰማንያ ስምንት ዜሮ አራት እሺ ቴንክ አመሰግናለሁ።